ሄሎ ሰላም ጤና ይስጥልኝ።
ሰላም ናት ልጅ እግዚአብሔር ይመስገን።
ዳኒ ይኖሩ ይም ማ ማ ዳኒ ዳኒ ዳኒ ዛሬ የጠዋት ሽፍት ነበር ወጥቷል።
ና እንደ ኢየሩስ አለች ኢየሩስ ምናልከኝ ኢየሩስ እየሩስ አለች።
አይ እሷ ተገናኝ ማን ልበላት?
ሀብታሙን ከጭሮ ሀብታሙ ከጭሮ።
አ፣ እሺ ጄ አንዴ ሀብታሙ ከጭሮ
ሄሎ ሌላ ጀር ሌልሽ ዳኒ አብታም ሰላም ነው እግዚአብሔር ይመስገን ሰላም ነው አለን አለን አለ እሺ እኔ የምልሽ እንትን እንትን ነበር ባለፈው ይሄ ሁሉ የተጀመረው ስራውና ባነር እስከ ነገ ምናምን ስለተባለ እሺ ባነሩ ተዘርቷል። ባነሩ ተለጥፏል።
እ ውስጥ ላይ ያለው ነው ያልተሰራና አሳስቶ ሌላን ያወጡልኝና እሱን አሁን ፎቶ ልክልሻለሁ።
እ እ፣ ምናልባት የሚዘጋ እኮ ነው አጋጣሚ በሀገር የለምና አሁን ልጆች ላኩልኝ ላኩልኝ እያልኩ ነው እና ቀድሜ ልደሽ ብዬ ነው። ያው ሁለት ልጅ ሆነ ባለፈው ወድ ማለት ነው ገና አዎ እንደሚያሳምጥ ገባኝ አዲስ ነው ግን እንትን ነው ትንሽ የ- እናንተ አሁን ነው እንዴ እሑድ ነው እንዴ ስራ የጀመራችሁት እሑድ ዕለት ባለፈው ወድ ነው ግን- አንድ ሳ- ሳምንቱ ነው ሳምንቱ ማለት ነው።
እዚህ ስምምነት ምናምን ጨርሳችሁ ጀመራችሁት አ አንደኛውን ጀምረናል። አዎ ዛሬ እንደውም ፋይናንስ እንትቀውልኛል አስገባ ብለው እ አንድ ሳምንቱ ማለት ነው አሁን አዎ አንድ ሳምንት ሆነ። በቀደም ደውዬ ነበር። እንደውም ባላ- ባላንስ መቼ ነው የሚዘጋውን አንድ ጠይቄ ነበር እና እስከ ሮብ ወይ ማክሰኞ ጠይቄ ብዬ ነው።
እ፣ ሩብ እንኳን እዛ እንኳን ረጅም ጊዜ ነው እስከ ነገ አትጨርሱም እናንተ
እ፣ እንግዲህ ልጁ print ካደረግልኝ ያደረግልኝ እኛ ጋር ያው- ያው ማተሚያ ቤት ብዙ access ኡ ስለሌለ እሺ ለዛ ነው እና ባነሩ ባነሩ ወጥቶ የውጭው ተለጥፏል።
እሺ እ፣ sticker ኡ ግን የሚለጠፈው ምን ሆነ ቢመስል እኔ ማለት እናንተ የላካችሁልኝን እንዳለ print እንዲያደርገው ነበር የነገርኩት። እሱ አሳስቶ ነው እና print ያደረገው። እስኪ ልክልሽና ታይዋለሽ። ተስቶ ተለጥፏል እኛ ያለው የተሰራ ነው።
ለጥፋችሁታል እንዴ አዎ የተሰራው ለጥፈናል እና ልክሻለሁ ላኩልኝ so እያልኩ ነው።
የ- ደውዬ የሚቀረው sticker ኣ ብቻ ነች የቀረችክ በቃች ልላክልሽና ወይ እንትን እንልሻለሁ። አ- okay አይ እንትን አባባሌ የቀረክ sticker ኡ ብቻ ነው አይደል sticker ኡ ብቻ ባነሩ ተሰርቷል። ባነሩ ባነሩ ተሰርተዋል። ከዛ ኤፋይፉ ተሰርተዋል።
በሁሉም ተሰርቷል። በቃ የተሰራው አሁን ይሄን ይሄ ኳሱ የለም ይሄን ሃይላንድ እና ያለበት አዎ እሱ ነው print ተደረገልኝ እና ሌላው ይሄ ብር ምናምን ያለበት ይሄ ደግሞ ሌላ ምን ነበር አንድ የሆነ ብቻ እንትን ያለበት እሺ፣ አለ።
እስኪ ላክልን እስኪ የለጠፋችሁትን ምናምን በቃ እስኪ ልላክ ላክልኝ ፎቶ በቃ ተሳስቶ ስለወጣ ለዛ ልንገርሽ ብዬ ነው።
እስኪ ንገረን እንየውና እናሳውቃለን። ኢንሻላህ በቃ እሺ።
እሺ፣ እሺ።